Hello አይሰማም እንዴ?
ይሰማል። ኔትወርክ ተቋርጦ ነው።
በአማራ ክልል ላይ የት ነው ቅርንጫፋችሁ?
አማራ ክልል ነህ አንተ?
አ- አ፣
የት አማራ ክልል የት?
ወሎ
ወሎ። Okay እሺ። አሁን ባህር ዳር ላይ ባህር ዳር አለ፣ ጎንደር አለ፣ እም፣ Agent ኦች እዛ አሉ።
ነው አይደለ?
አዎ፣ የ- maybe ደሴ ደሴ ነህ አንተ ወይስ ኮምቦልቻ?
አዎ እዛው ደስ ደሴ አካባቢ እስኪ ደሴ ይኑር አይኑር አላውቅም፣ እም፣ አጣርቼ ልደውልልህ እሺ፣ ችግር የለም። እንትን ከመነሻ ከስንት እስከ ስንት ነው ያለው? እንትን እ?
እ፣ ይችኛዋ ባለ ሶስቷ ስንት ነች?
ባለ ሶስቷ ስምንት መቶ ሺህ ብር ነው።
እም፣
ባለ ባለ ስድስት ሰው የሚ- ስድስት ሰው ደግሞ ዘጠኝ መቶ ሺህ ብር ነው።
እሺ፣ እሺ አባሽ እሺ እና ከ- ከባንክ Credit ምናምን እናመቻቻለን።
አይ ከእሱ ጋር እንኳን አንነካካም። እሺ መልካም። እሺ ያለውን ነገር እንትን እሺ ብዬ እደውላለሁ። ይሄ ስልክ እሺ፣ ያንተ ነው?
የት? አዎ በዚህ መደወል ትችላለህ። በስራ ሰዓት
በቃ ሲያስፈልግ እንትን ልበልና በ message ም ማውራት እንችላለን።
ቲክቶክም ላይ እዛም ላይ ስለተገናኘን ችግር የለም አብሽር።
Okay በቃ እሺ።
እሺ።
እሺ።